ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ሄሎ ሄሎ አቤት
ውይ ማታ እዚህ እዚህ account ላይ ሶ- አምስት መቶ ብር transfer አድርገ
እሺ፣ ወዴት ነው transfer ያደረግከው?
ወደ ንግድ ባንክ እሺ፣ አልገባ
አልገባም። እዛም አልደርሰም፣ እዚህም ወጣው፣ ከዛም አልደርሰም።
እሺ፣ ደግሞ check አደረገላል።
ዊቸር ውስጥ ነው ያለው ዊቸር።
በ voucher ነው ያለው።
አዎ እዛ እንደዛ ተሳስቼ- ከሆነ እንትን ነው ማድረግ የምትችለው። እሺ፣ ወይ ወደ አዎ።
ቤት ቤት account ነው የምትመልሰው፣ ወይንም ደግሞ የቤት ቤት ሱቅ አቅ- አካባቢ ላይ ካለ እዛ ሄደህ ነው መውሰድ የምትችለው cash ኡን።
እ- ሱቅ የለም እዚህ ሱቅ የለም።
የለም፣ አላገኘም። እዚህ በገጠር ነው።
ስለዚህ ወደ ቤት ቤት account ይመለስልክ።
እሺ ወደ ቤት ቤት account መልስና ለመጫወቻነት አዎ።
ይሆናል።
አዎ አዎ፣ እዛ ይሻላል። አዎ እሺ፣ account history ላይ ስትገባ voucher history የሚል ይመጣልሃል።
እሺ ከዛ እዛ ላይ voucher history ላይ ቀኑን አስገብተህ search ስታደርገው voucher code ይሰጥሃል። እሺ ኮዷን እሺ።
በመጠቀም ነው ወደ ቤት ቤት account የምትመልሰው።
እሺ እሺ፣ ኮዱን መጠቀማ።
አዎ ኮዱን ነው የምትጠቀመው።
እሺ እሺ፣ ካስቸገረ ደውልልን። እሺ አየሽ፣ እሺ thank እሺ፣ እሺ እኔም አመሰግናለሁ። መልካም ቀን።
ዩ